hello ያብ አቤት
እንዴ ያብ ምን ሆነ ነው ድምጽ?
አቤት
እየበላ ነው።
አዎ ያብ ምስራቅ ደውላ ነበር ከትራኮን
እሺ ካሮት አጠቃላይ ሀያ አራት ነው ያዘዝኩት አለች። የመጣልኝ ግን ሀያ ሁለት ነው አለች እ እና check ሳረገው ሀያ አራት ነው ያዘዘችው።
እንዴት መጣልኝ?
ሀያ ሁለት ነው የመጣልኝ አለች።
ስንት አዛ ሀያ አራት ስንት አዘው ስላት ሀያ አራት ነው ያዘዝኩት የመጣልኝ ግን ሀያ ሁለት ነው አለች።
okay እስቲ ልጣፉን ፎቶ አንስታ ትላክልን።
የተለጠፈው ከውጭ ነው አዎ እሱ ጋማ ትክክል ነው እኮ ነው የሚሉት። ያብ ውስጥ ላይ ክፍፍሉ ላይ ነው ትክክል ያልሆነ ኪሎ ነው የሚሉት።
ሙሉን ሲለኩ ስንት ሆነ?
ሀያ ሁለት
እሺ ኮምፕሌን አስገቢላት።
እሺ ዛሬ ላይ ተረከበችዋ ዛሬ አዎ